ጤና ይስጥልኝ ሁሉ ስፖርት ነው ባክዎ ምን ልርዳዎ
account ብለሽ ነበር። አሁን account የት አካባቢ ነው የሚገኘው? account የሚል የለም።
account የሁሉ ስፖርት አካውንቶች ውስጥ እኮ ነው የሚገቡት ደንበኛችን።
የት የት?
የሁሉ ስፖርት አካውንቶች ውስጥ ነው የሚገቡት።
ምን የሚል ጽሁፍ አለ? እንዴ?
account አልከፈቱም
ከፍቻለሁ እንጂ አለኝ
እኮ። ከከፈቱ more የሚለው ውስጥ ሲገቡ እ sport history ይመጣል። ማይመጣበት ምንም ምክንያት የለም።
ኧረ የለም በቃ ብይ ብሎኝ more የሚለውን ፎቶ ያንሱና በቴሌግራም more ውስጥ ፎቶ አንስተው በቴሌግራም ይላኩልን።
እሺ